ጤና ይስጥልኝ ልስፖርት ነው እባክዎ የምንረዳው?
አራት ብሩ ምልክበት deposit ምናምን ብዬ ም- አልገባልኛል አልገባልኝ አለ ማለት
ወ- ወደ እናንተ አልመጣልኛል።
ልከው አልገባሉትም ነው ጥያቄዎት?
አዎ ማለት ቴሌብር ላይ ያለ እና ቴሌብር ገብቼ ስል- ልልክ ስል አዎ፣ update እየተደረገ ስለሆነ ነው system። እስከ ከሰዓት ይሰራል። በትዕግስት ይጠብቁ።
እሺ የኔማ ቤት እስከ ሰዓት ነው የሚሰራው?
እስከ ከሰዓት አዎ፣ update እየተደረገ ነው።
እሺ የኔ ውድ አፌ ቁርጥ ይበልልሽ።